ሄሎ
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ሰላም ነው። እኔ እግዚአብሔር ወደ ቤስት ቤት በቻፓ ገቢ አድርጌ አምስት መቶ ብር ብሩን ቆርጦታል። እዛም ደግሞ እነሱ ጋር አልገባም እና እ፣ እነሱን ሳወራቸው ደግሞ እ፣ እንትን በልኝ ቴክስት ላክልና ቴክስቱን ደግሞ እኔ የገባ መስሎ እንደለስኩት እና እሱን ቼክ እንድታደርግልኝ
እኮ ሜሴጁን ይላኩልና ቼክ እናደርግልዎታለን።
የ- እ፣ ቴሌ ላከልኝ ሜሴጅ ነው አዎ ቴሌ ላከውን ሜሴጅ
እ።
እሱን በዜሮ ዘጠኝ ስልሳ
አንቺ ቼክ ማድረጋችም ቁጥሩና ስሙን ምን ልንገርሽ እና አምስት መቶ ብር ነው ይልኝ በል
እሺ
ቴንኪ በጣም እሺ ምን ልንገርሽ ስሜን ነው ይሄ ደው- ስልኩ የደወልኩበት
transaction ID ይሄማ አይደለማ ገቢ እሺ፣ ምን ያደረግነው ልንገርሽ transaction ID አለ transaction እ hello hello ወይ transaction ID ውን ነው የምነግርሽ አዎ
okay your transaction number is B capital B E M BM
ሰማንያ አራት
እሺ
ዜሮ ስድስት
እሺ
L E eight L E ስምንት
okay መቼ ነው ያስገቡት እ እ እ መቼ ነው ያስገቡት
አሁን ከ thirty minute ሰላሳ ደቂቃ Best Bet ላይ የሚጫወች ነጻ ከሆነ approve መደረግ ስላለበት ቴሌግራም ላይ ይሄንን transaction ID ስልክ ቁጥሮትን አድርገው ይላኩትና approve እናደርግልዎታለን ከትንሽ ጊዜ ከሰዓታት በኋላ ሰዓታት ትንሽ እሺ ቁጥሩን ንገሪ
ዜሮ ዘጠኝ ስልሳ
ወይ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሁለት ሰባ ሁለት ሰባ እሺ
transaction ካገኘን approve እናደርግልዎታለን ቶሎ አድርጊልኝ በናትሽ ከቻልሽ game ልብል ፈልጌ ነው በእናትሽ የኔ ቆንጆ እሺ